ሄሎ ጤና ይስጥልን ችብችብ።
ትናንትና ስታዘን ነበረ።
እሺ ሬ ኦርደሩ መድረስ አልነበረበትም።
ኮድ ማታ ደርሶታል።
ደርሶኛል። አዎ።
እሺ አንዴ መስመር ላይ ጠብቁኝ። በዚህ ስልክ ቁጥር ነው።
አዎ።
እሺ እሺ የድራይቨር ስልክ ልንገሮት
እሺ።
ዜሮ ዘጠኝ ሀያ ዘጠኝ hello hello ዜሮ ዘጠኝ ሀያ ዘጠኝ
ሄሎ
ሄሎ አይሰማም
አሁን
ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሄሎ
ሄሎ ሄሎ
ዜሮ ዘጠኝ ሀያ ዘጠኝ
ሄሎ ሄሎ
ሀያ ዘጠኝ ድጋሜ አይሰማም ሀያ ሀምሳ ሰባት
እሺ ሀያ ዘጠኝ loud ሳደርግ አይሰማኝም። ያ ነው ዘጠኝ ይቅርታ እሺ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ አሉ አይደል?
አዎ ሁለቴ ነው ሀያ ዘጠኝ አዎ ከዛ ነው ሀያ ሶስቴ።
ሀምሳ ሰባት ሁለቴ ሀያ ሀምሳ ሰባት ሁለቴ ሀያ ሀምሳ ሰባት
አሚር ይባላል ይደውሉለት። እሺ እናመሰግናለን። መልካም